አራራይ ለዛታ ዋልዳም ቅድስት ድንግል ምንታን ብሎ አስተማስሎ ለመድኃኒነ አርዌ ገዳምኑ አንበሳ ወሚመ ከራድዮን ኦፍ ጻዳ ንጉሳ አንበሳም ዘራ ዳዊት ዘመጻ